Hello ጤና ይስጥልን ቤስቲ
ሰላም ነው።
ሰላም እግዚአብሔር ይመስገን ዮሐንስ ሰለሞን እባላለሁ እሺ ዮሐንስ ሰላም ነው ከቡራዩ ድሬ።
እሺ
ውል ውል ለማቋረጥ ፈልጌ ነበረ ትናንት ጀምሬ።
Okay እሺ አንድ ጊዜ ጠብቀኝ መስመር ላይ
Hello
ሄሎ ሰላም ነው Hello ዮሐንስ እንዴት ነህ? ሰላም ነው?
አላት ዮሐንስ ሰለሞን ነኝ ከድሬ ቡራዩ።
ሰላም ነው ዮሐንስ እንዴት ነህ?
አለን አለን። ውል ላቋርጥ ነበረ ብረብስ እ ውል ላቋርጥ ነበረ ትናንት እንትን ብለን ነበር።
ምን ነው
ኧረ ያስበላል እንዳለ እ
የሚያስበላ game ነው የጫንክልኝ ተናግሬ።
ማ- ስንት ቀን ሰራበት? አንድ ቀን
አዎ አንድ ቀንም እኮ አይሞላም። የተላከልህ ትላንትና እኮ ነው። 24 ሰዓት እኮ ሳይሞላው ትላ- እ፣ ተበላው።
እና ትናንትና ወጥቼ በአንድ ሰዓት ውስጥ የተበላውን ያው እንግዲህ
እስቲ ቆይ ሊያውና እዚሁ ልንገርህ።
ያውና ንገረኝ።
በአንድ ቀን እኮ እንትን አይሆንም እኮ እንደዚህ እኮ አይታይም እኮ ከባድ እኮ ነው።
አ- እኔም agent ውስጥ ነበርኩ። ሌላ እኮ ሌላ ጋር እኮ ነበረ negative እና ግን ስለ- ይቻላል።
እሺ አሁን ለምሳሌ ረጅም ቤት ጊዜ- negative ነን ብለን እናስብና negative ን ጭራሽ አይገባም ነው ሌላ ቦታ
አረ ገብቶብኝ አያውቅም። እኔ በዚህ ስራ ቆዩ በጣም እናንተ ጋር እንትኑ ስቀንስ በመጀመሪያ ቀን በዚህ negative ስገባ ገራል ገብቶብኝ ከስተመር አያውቅም።
ግን አለ still attract ያደርግልሃል።
ታ customer አለ በደንብ
customer ማ ነበረ እንግዲህ በአንድ ሰዓት ውስጥ እኮ ነው አንድ ሰዓት በማያሟላው በዚህ መበላት ኧረ አይደለም።
እስኪ አንዴ ስንት ነበረ የሚለው? አእምሯዊ ሃምሳ ሁለት እና
አእምሯዊ ሃምሳ ሁለት ነው የሚለው። አዎ አንድ ሺህ አምስት መቶ ብር negative ነው ትላንትና።
እኮ negative ነው። እኔ ገብቶብኝ አያውቅም ጭራሽ እንደ negative አዎ normal ኡ እንደዚህ ትልቅ ብር እንትን ትል ይችላል፣ ግን ዋናው ነገር የወሩ እንትን የሆነ ያህል እናየውና የሆነ ያህል የሰራበት data ታይቶ አጠቃላይ እንደዚህ ነው እንጂ በአንድ ቀንማ ማለት ከስንት አንዴ እኮ up ሊያደርግ ይችላል። customer ም attract ሊያደርግ ይችላል። አንድ ሺህ አምስት መቶ ብር ብዙ ብር ነው ብያለሁ። አስብም ስራ ለሚሰራ አይደለም እኔ እኔ እኮ ነገርኩህ። ረጅም ሰዓት ረጅም ጊዜ ነው በዚህ እንትን ውስጥ የነበርኩት እና አዎ ኮሚሽናችሁ እናንተ ይቀንሳል ሲባል ነው የመጣሁት እንጂ አንድ ቀን አይ ግን አይደለም።
አንተ እሱ ነው እንትን ያደረገ መሰለኝ። አሁን ኮሚሽን ቀንሰን ስለሰራን ታውቆ የሆነ negative ያደርጉኛል አይነት ነገር የሆነ እንትን ውስጥ ገብቷል መሰለኝ።
እንደዛ ነው እንጃ ብቻ እንደዛ ነው ማለት ገብቼ የማላውቀው ትናንት በአንድ ሰዓት ውስጥ አዎ እንግዲህ ያ ከስንት አንዴ up ሊያደርግ ይችላል። ዛሬ ነው ሳምንቱን ስራበትና እንትን የማይል ከሆነ ችግር የለም ማቋረጥ ይችላል። ዛሬም ከፈለክ ግን እኔ አይ መሰለኝ በቃ አሁን አንተ እኮ ሰራበት ሌላ ሌላ የተሻለ ነው።
agent ጋር አሁንማ ሌላ agent ጋር ገባ እኮ ዛሬ ራሱ በሌላ agent ነው እየሰራ ያለው።
በቃ ችግር የለውም። ፋይናንስ አናግራቸውና ከፋይናንስ ጋር አዎ፣ እሺ